Hello ሰላም እንዴት ጤና ይስጥልኝ። ሀሜድ ነኝ። ምን ልርዳ?
Withdraw ብዬ ነበረ እና approval ጠይቆኝ Okay፣ በዚህ ቁጥር ነው ቤት ቤት ዜሮ ዘጠኝ ሰማንያ ሶስት በዚህ እሺ፣ እሺ፣ አንዴ ጠብቀኝ check ላድርግልህ።
እሺ
Hello hello፣ ዋይ ስንት ብር ነበር?
አራት ሺ አምስት መቶ እና አ አንድ ሺ ብር
Okay፣ አራት ሺህ ዘጠናውስ ገብቷል? እሱ አ- አይ
Okay፣
ሶስት ማለት ነው Okay። እሺ፣ ሁለቱንም Approve አድርግ ይላለሁ። ትንሽ ቆይቶ ይገባል። አራት ሺህ ዘጠናው እና አንድ ሺው ማለት ነው።
እሺ እሺ